አንቺ አጋዥ ሆነሽኝ ያለ ሕይወትህ ውለታሽን በምን ልካስትህ የምስጋና ቃላት ስላነሰኝ ብዬ ልጥራሽ አንቺን እናቴ
በቁልምጫ ማን ልበልሽ እኔ ደስ እንዲለኝ በምን ልጥራሽ እኔ ወሰንኩኝ ልጠራሽ ብዬ አይ ብዬ አይ ብዬ አይ ብዬ አይ ብዬ በቁልምጫ ማን ልበልሽ እኔ ደስ እንዲለኝ በምን ልጥራሽ እኔ ወሰንኩኝ ልጠራሽ ብዬ አይ ብዬ አይ ብዬ አይ ብዬ አይ ብዬ እስከማቀው ድረስ ከኔ ሳትጠብቅ በፍቅር በጸና በፍቅር በጸና የእሷን ኑሮ ትታ ስለኔ ኖረች እናቴ ብቻ እስኪ ደንቀኝ ድረስ በሚገርም ሁኔታ ለፈጸምሽው ስራ ለፈጸምሽው ስራሽ ታዲያ ምን ያንስሻል እናት የበየ በፍቅር በተራ የእናቴ ምትክ ፍቅር መኩሪያዬ የነፍሴ ጸዳል እምነት ኑሬ ምን ያግደኛል በጠራሽ ውብዬ አይ ብዬ አይ ብዬ አይ ብዬ አይ ብዬ አይ ብዬ አይ ብዬ አይ ብዬ አይ ብዬ በቁልምጫ ማን ልበልሽ እኔ ደስ እንዲለኝ በምን ልጥራሽ እኔ ወሰንኩኝ ልጠራሽ ብዬ አይ ብዬ አይ ብዬ አይ ብዬ አይ ብዬ በቁልምጫ ማን ልበልሽ እኔ ደስ እንዲለኝ በምን ልጥራሽ እኔ ወሰንኩኝ ልጠራሽ ብዬ አይ ብዬ አይ ብዬ አይ ብዬ አይ ብዬ ብናገር አላፍም ያንቺን ታላቅነት ያንቺን ልዩ ፍቅር ያንቺን ልዩ ክብር ሁለት እናት አለ እያልኩኝ ወደቴ ልደቴን በክብር ማመን እስኪያቅተኝ በፍቅርሽ ደግፈሽ ለዚያ አብቅተሽኛል ለዚያ አድርሰሽኛል ከእናቴ በማያንስ ተጨንቀሽ አመጠሽ ዳግም ሁለሽኛል የእናቴ ምትክ ፍቅር መኩሪያዬ የነፍሴ ጸዳል እምነት ኑሬ ምን ያግደኛል በጠራሽ ብዬ አይ ብዬ